ቀን hello ቀንና ቀንና ቁጥር ልስጠው አይደለ? አንተ ወይ ቀንና ቁጥር ልስጠው እህ እህ ቀንና ቁጥር ልስጠው። ይሄኛው ያኛው ቁጥር እየሞላችሁ ስጡ። የሚኒስትር ቦት አዎ ምናምን ለዚ- ለእነዛኞቹ ደግሞ ይሄ ለብቻው አለ አይደለ?
አዎ
ለጣምራው ባለፈው የሰጠሽን በአራት ሀምሳ አራት እንጠቀማለን።
በቃ አወጣችሁት። እሱን ለዛኛው ደግሞ አንድ ቁጥር ስጪውና አለች ተ- ተላላኪዋል እ? እ? አሁን አለ?
አሁን አሁን የሆነ ቦታ ልኪያት ወጣ እህ እህ ልክ ልኪያት ወጣች እንጂ ነበረች። ምን ፈልገና ምን ታምጣለህ? አሁኑ ነው hello ና- አሁኑኑ ተ- እም- አሁኑኑ ይምጣልህ።
አይ no ከጨረስሽማ ችግር የለውም አልቋል ሁሉም።
በቃ አሁን ማ- ም- ቁጥር ማስታት ብቻ ነው የቀረኝ እንጂ ማህተም መትቼ ጨረስኩኝ።
በጣም ጥሩ በቃ ላኪልኝ። በርጋ ልቀበላት ለዛ ትመጣለች ወደ ቤት። ትመጣለች ልደውልልህ፣ ችግር የለውም።
እሺ፣ ሉ- ልደውልልህ እኔም ቦና እሺ።
ቀብላ የሆነ ዕቃ ግዢልኝ ብዬ ልኪያት ነው እንጂ መታ ነው።
በጣም ጥሩ እሺ።
እሺ እሺ።